ሄሎ ጤና ይስጥልኝ ቤት ቤት ራሄል ነኝ በኮም ለርዶ
አቦ ገንዘቡ ከቤት ፊት ወደ ቴሌብር ስገለብጥ አየር ላይ ቀምተብኝ ነው። ሐሙስ ለሊት ላይ እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ
እሺ፣ ዜሮ ዘጠኝ እሺ ዜሮ ዘጠኝ እሺ
ሀያ አርባ አራት ይሄኛው ነው የደወልክበት
የደወልኩበት አዎ፣ ግን ቱ ኤክስ ላይ ነው።
ቲኤክስ ላይ አለ ይሄ ቤት ቤት ነው ቲኤክስ አይደለም
እ ስልካቸው በምንድን ነው ማገኛት እነሱ?
እህ፣ እኔ እንጃ፣ ይቅርታ አላውቀውም ግን የቲኤክስን ቁጥር አላውቀውም ይቅርታ በጣም
አብራችሁ አንድ ሰሩት።
እም፣ አይ አይደለም የተለያየ ድርጅት ነው አንድ አይነት አይደለም
የተያዙ አይደለም።
አይደለም አይደለም የተለያየ ድርጅት ነው አይ በሳ- ሳንቲም አንድ ላይ ናቸው ምናምን በሳንቲም ተለያዩ ነው እንትን ሰብዬ ነው።
አይ ሁላችንም ሳንቲም ፔይ ልንጠቀም እንችላለን ግን እንደ ድርጅት የተለያየ ድርጅት ነው
ነው አዎ አዎ አንድ አይነት አይደለም እሺ እሺ እሺ እሺ፣ አመሰግናለሁ።